ሴሏ ቤት ወይ ቱሪሲም ውስጥ ገብተው አዩት።
ቱሪሲም ላይ ገባሁኝ። ከዛ ኪነቱን ከፈትኩኝ። እሱ ላይ ግን ስከፍት ባዶ ነው። ከዛ በኋላ እሱ ስቴፑን ነግሮ ነበር ቫይበሩ።
የሌሎቹ ኦርደሮች አለ አይደለ?
ሌሎቹማ ማታ ደርሰውኛል ሌሊት ላይ።
ኦኬ እ ፒነት ይሄን- ላይ ፒነት ላይ ኮድ አለ። ሌሎቹ ላይ ሌላ ፕሮዳክቶች ላይ ኮድ አለ አይደለ?
አዎ ኦኬ አፕሊኬሽኑን እስኪ አፕዴት ያርጉት። እኛው ምንም ማየት አንችልም። እርስዎ ነው ኦርደር ያደረጉት። እዛው ስልኮት ላይ ነው ማግኘት የሚችሉ ካልተራከሉት።
ስለዚህ ተመልሶ መሄዱ ነው በቃ order ኤ።
application ኡን እስኪ check ያርጉት። እኔ መልሼ እደውልሎታለሁ።
አይ አይሄድም ልጁ እስካሁን ይጠብቀኛል። አዎ እሺ እሺ እሞክራለሁ።
ቆ- እሺ ማቲያስ ነው አይደል ልጁ?
እኔ እንጃ ስሙን አላወቅኩም። እኔ እደውልለታለሁ።
ሌላ ቦታ ነኝ። የቤት ነው እየተቀበሉ ያሉት።
okay ፈጠን አድርገው እሺ፣ update አድርገው ይንገሩት እሺ አለ። እሺ እሺ